ከእንቅልፌ ነቃሁ ማለዳ በወፎች ጣፋጭ ዜማ ደስ የሚል ብሩህ ቀን መጣ። ፀሐይ ፍንትው ብላ ስትወጣ እንዲህ ነው ሕይወት ያኔ ሰላም ጤና ነው ሁሌ ሩቅ አይደለም ያ ጊዜ ሌሊቱ ሊነጋ ነው ማልጄ ወጣው ከደጄ መስኩ ላይ አሻግሬ ሙዚቃ ነው ለጆሮዬ ጅረቱ ሲፈስ በዝማሬ ማዶ ይታያል ማሳው እህል ሸፍኖት ጋራው ሩቅ አይደለም ያ ጊዜ ሌሊቱ ሊነጋ ነው። ናፍቅ ያለው ጓጉች ያለው ያኔ መኖር እመኛለው ታሪክ ሲሆን እንባ ለቅሶ ሕልሜ ሁሉ እውን ሆኖ ደስታ ሐሴት ነው ዙሪያዬ በአምላክ ሕዝብ ተከብቤ ጀንበር እስክትገባ ማታ መዝሙር ይሰማል ሁሉ ቦታ አውርተን አንጠግብም ገና የይሖዋን ውለታ ሩቅ አይደለም ያ ጊዜ ሌሊቱ ሊነጋ ነው። ይታየኛል አቤት ያኔ የናፈቁኝን አግኝቼ በደስታ እንባ ስንላቀስ የልባችን ምኞት ሲደርስ ያብቃኝ ለዚያ ጊዜ ለምጓጓለት ዘመን አምላክ ነው ተስፋ የሰጠው አይዋሽም፣ ለቃሉ ታማኝ ነው። ገና በሐሳብ ረካለው ሳሰላስል በተስፋው ሩቅ አይደለም አውቃለው ሌሊቱ ሊነጋ ነው።